አለ እኮ ዜሮ ዳዊት ጻፊልኝ።
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከስንት እሺ
የ product ተቀብሏል የ white cabbage አሁን?
አዎ okay እሺ። ኮድ ስ- የለውም አልሰጡትም ለ driver ኡ?
አዎ የአልከፍትልኝም ብሎ ነው። አሁን text ላደርግለት ነበር ልንገርህ ላንተ።
እ፣ check ይስጥልኝ በቃ ወይ ለእኔ ንገሩኝ። እሺ እኔ እልክለታለሁ። እሺ እሺ ጥቅል ጎመን እሺ።
ሰማንያ ሁለት ሰላሳ አምስት ማን ያሉት? ሰላሳ አምስት ብርቱካን እሺ።
ሰባ አምስት ዘጠና ስምንት
ዘጠና ስምንት አዎ አልከፍትልኝ ብሎ ነው። text አደርግልሃለሁ ብዬው ነበር። አሁን ከፍቶልኝ።
በቃ ችግር የለም። እኛም መቀበሉትን confirm አድርገን ኮዱን ልንሰጠው ነበር የደወለው።
አዎ እሺ እሺ እሺ፣ እሺ፣ አመሰግናለሁ።
መልካም እሺ፣ ቻው።
እሺ ለሁላችሁ ቻው።